Hello ሰላም ጤና ይስጥልን።
ሰላም እንዴት ነሽ? እና እግዚአብሔር ይመስገን።
ኦንላይን ለመመዝገብ ፈልጌ ነበረ።
እሺ ማን ልበል ስምሽን አቢጊያ እባላለሁ።
ማን አልሽኝ?
አቢጊያ አቢጊያ አቢጌል አዎ፣ አቢጌል ማን?
ካሳሁን
ካሳው።
አዎ፣ እሺ ስልክ ቁጥርሽን እስኪ ስጪኝ።
ዜሮ ዘጠኝ ዜሮ አራት ዜሮ አራት ሰባ ስድስት
ሰባ ስድስት ሀያ አምስት አርባ ሰባት
ሀያ አምስት አርባ ሰባት አዎ፣
እሺ የት አካባቢ ነው የምትኖሪው?
እኔ ሐዋሳ
ሐዋሳ።
አዎ፣
እሺ በኦንላይን ነው አይደል መማር የምትፈልጊው?
አዎ፣
ጥሩ። እሺ በኦንላይን እ፣ በስልጠና የሚሰጠው ለሶስት ወር ያህል ነው። በሳምንት በሳምንት ሶስት ቀን ነው የሚሰጠው። በሳምንት ሶስት ቀን ሰኞ፣ ሮብና አርብ የሚሰጥ ይሆናል። ከምሽቱ ሁለት ሰዓት እስከ ሶስት ሰዓት ተኩል በ Google Meet ኮሜዲያን እሸቱ የሚያስተምራችሁ ይሆናል። አጠቃላይ ሀያ credit hour ነው። ለአንድ credit hour ሰባት መቶ ሀምሳ ብር ነው ክፍያው። በአጠቃላይ አስራ አምስት ሺህ ብር ሲሆን ክፍያው እስከ የካቲት ሀያ አምስት ለሚከፍሉ ደንበኞቻችን ደግሞ የአምስት ሺህ ብር ቅናሽ አድርገናል። So በአስር ሺህ ብር መመዝገብ ትችላለሽ ማለት ነው። እሺ account account እ፣ ትላንት የተለቀቀ የ Donkey Tube ቪዲዮ አለ። ከሱ ስር link አለ። የወጌሻ መመዝገቢያ link አለ። እዛ ጋር ትመዘገቢና እኛ ጋር የሚመጣልናል በቀጥታ screenshot እሺ።
አድርገሽ ቴሌግራም ላይ በሰባ አምስቱ ቁጥር ትልኪልናለሽ ማለት ነው።
Okay፣ ቴሌግራም ላይ አዎ እሺ። ክፍያውን እሷ
ክፍያ ለመፈጸም እዛው link ኡ ላይ ያ- አለልሽ።
አለ እዛው ላይ አገኘዋለሁ።
አዎ ወይም ደግሞ ሰባ አምስት ቤቱ ቁጥር ላይ account ላኩልኝ በይንና እንልክልሻለን።
እሺ ማለት ነው።
እሺ አቢጌል እናመሰግናለን ስለደውልሽ።
እሺ ማለት ነው።